ሄሎ ሄሎ
ጤና ይስጥልን።
ሰላም ጤና ይስጥልን። ቴሌቪ
የሆነ ሂሳብ ስዶር እየተቆረጠ ነበርና ያንን አሁን መጥፋቱን አይተው ሊነግሩን ይችላሉ።
ሜሴጅ ገብቶለት ቴሌቪን ጌም ነው። ጌሞቹን ሲጫወቱ ሽልማቶች አሉት። እ?
እሺ ማቋረጥ ነው።
ማቋረጡን
ኮከብ ዘጠኝ ሰማንያ አምስት ተምሳላ ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚላል ያሉት
ያንን ስድስት ቁጥር የለም ሰባት ነው የሚለው አምስት ብሎ አጥቼው ነው።
እስቲ አንዴ ስልኮትን ይንገሩ።
ዜሮ ዘጠኝ
ዜሮ ዘጠኝ ሰባ ሰባ
እሺ ሀያ አራት ሀያ አራት
ሰባ ሁለት
ሰባ ሁለት
አምሳ ዘጠኝ
መስመር ላይ ይጠብቁ። ተቋርጦሎታል። አቋርጠውታል።
እሺ እናመሰግናለን።
እሺ ምንም አይደለም። እሺ